ground ላይ ነው ሆቴሉ።
ሰላም ደህና ይስጥልን። ችብችብ እ ደውላችሁ ነበር ምን አሉ? ደውላችሁ ደውላችሁ ነበር በዚህ ስልክ
እሺ፣ አንዴ ይቅርታ set ለማድረግ
ሄሎ ሄሎ
እ የሆነ ስክሪንሾት ስክሪንሻት ልከው ነበረ።
አዎ እሺ ምን ሆኖብዎት ነው?
already exist ላለ አሁን አይተሽ እንደሆነ screenshot ኡ ላይ እንደገና ወይ- download ማድረግ አልቻልኩም።
እ እንትን login ያድርጉትና password ዎትን
አ ይሰማል አይደለ?
አ አ
እ እንትን password ዎትን አ- አልረሱትም አይደለ?
አ password ኡን እረስቸዋለሁ። ሌላ ረስተውታል?
አዎ ስለዚህ password ኡን እ እንትን ይበሉት ምን ላይ?
login ብለው ይግቡና መጀመሪያ አ forget ያድርጉት ሙሉ ለሙሉ።
አ ገብቼ ላጥፋው።
አዎ application ኑ?
ያጥፉት። አዎ
እሺ ከዛ ከዛ forget password ይበሉት መጀመሪያ ምን ጨመረ?
ሳያጠፉ አ ሳያጠፉ forget password ሚል አይመጣለሁትም።
አ okay እሺ እንደሱ ልበለው።
አዎ ይበሉት።
ከዛ አክቶናል ድጋሚ ጭኝት ላድርገው።
አዎ አዎ እንደገና እንትን ይበሉት።
እሺ እሺ